አሸናፊ ከበደ ክፍለ ሀገሬ ወልደ ሚካኤል ተራፊ ወይ ኤልሳቤጥ ነሽ? ሄሎ ኤልሳቤጥ አንዴ ታኛለች፣ ተቋረጠብኝ ስልኩ ያወራኋት።
እ፣ ስልክ ይዛለች ግን ማን ነው ስም ዮሐንስ ተቃራኒ ወርዳና የሆነ ሰው ለሀብቱ እንዲገባ ብዬሽ ነበር እና
አይ ቆይ ያደረገችልህ ነው አንዴ ቀለች ስም በቀኝ
እም
ቅድስት ስላናግራት ነው።
ሄሎ ቅድስት
እ፣ ሄሎ ይኸውልህ ሀብቶም ጠይቃላችሁ ነበረ ወደ እ።
ሌላ ሰው አይገባም ግን ይወጣለታል ነው የተባለው የወሎ ሰፈሩ በጣም ቋንጦ ምንድን ነው የተባለው ሄሎ ሄሎ ምንድን ነው የተባለው እና ሄሎ ሀብቶም ወይ ሀብቶም ሀብቶም አለ አ፣ ሌላ ሲሳዝ ኮርደሩ እና ከካካ ምን?
ትሰራዋለህ ምን አትሰራውማ ምን እ?
አይሰማም። ያው
ያው ከካሳንች በማርያም ደውይልኝ ስልሳ ሰማንያ አራት ለሀብቶ ማስገቢለት ወደ ምን?
ወንበር ሜዳው ከድ- አሁን እያወራሁሽ ነው። ግድ የለሽም ስልካሽ በጣም አሻጋሪ ሆነ።
ከካሳንችስ ኔታ ከካሳንችስ ኔታ ዝረው ይሄ
ከካሳንችስ ዝረው።
ከካሳንቺስ የታዘዘው
ስለዚህ ወጥቷል። አዎ ስለዚህ ወጥቷል ካንተ
እሺ እና ሀብቶምም አይሰራውም ካንተም ወጥቷል።
ስልሳ ዘጠኝ ሰዓት እንዳልሆነ
ወሎ ሰፈር ሜዶ ነው የማይሰራው።
WhatsApp WhatsApp እናውራለን ሄሎ ይሄ WhatsApp ካላወራን ይኸውልህ በኪዳነ ምሕረት አልገባኝም። አሁን ለቤቴን በእናትህ ትደውልልሃለች። እሺ ዮሐንስ አንዴ ትደውልልሃለች።